ሄሎ
hello እንዴት ዋልሽ? መቤት እግዚአብሔር ይመስገን። connection መ- አሚን ተኳ አ ኔትወርክ አስቸግሮ መሰለኝ።
እሺ ቢቶ እባላለሁ ከቢክኒክስ መጋረጃ ነው የምደውልልሽ።
እሺ በስንት ታውቂናለሽ?
ምን አሉኝ?
በስንት ታውቂናለሽ አልኩኝ። ቢክኒክስ የሚባል ድርጅት ታውቂያለሽ?
አይ እኔ አላውቀውም።
እሺ እሸቱን ፈልጌው ነበር።
እህ፣
እ፣ የፈለኩት ለመጋረጃ ጉዳይ ነበረ። በአጋጣሚ እሺ ትናንትና እናንተ ቲቪ ላይ የተለቀቀ እንትን አይቼ ነበረ፣ ባለቤት ወልዳ ምናምን።
እህ።
በዛ በመጋረጃ ጉዳይ ላውራው ነበር። ማግኘት ትችላለሁኝ የሚቻል ከሆነ?
እም፣ እ፣ አሁን ላይ ያው እሱ በጣም busy ነው። በግሉ እ፣ ስልክ የሚያወራበት ሁኔታ ላይ አይደለም። email email ኡን ላክልና እዛ ላይ attach ልታደርግለት ትችላለህ፣ ሙሉ ዝርዝሩን ማለት ነው።
ኢሜይሉን ወይ ደግሞ ምን አለምስልሽ አሁን ኢሜይሉን እ፣ የማየት ጊዜ- በጣም busy ከሆነ መደወል ጊዜ ከሌለው እ፣ ኢሜይሉን ማየት ወይም ጊዜ ደግሞ አለው ብዬ ቴሌግራም እ፣ አላስብም።
እንትን ልስጥህና የእሱ ቁጥር ነች፣ ቴሌግራም ቁጥር ነው።
አዎ አዎ እና በቃ በሱ እሺ እሺ ትደውልለታለህ እሱን እና ላስቸግርሽ።
text አደርግልሃለሁ በሰባ አምስት ቤት ከፈለግ ኢሜይሉ ላይ ከፈለግ ያኛው ላይ እ፣ በቃ ሁለቱንም ሀሳብህን አግኝልኝ።
attach ታደርጋለህ።
በቃ ሁለቱንም እንትን እሺ አግኝልኝ። በ voice እሺ እልክለታለሁ፣ ችግር የለውም። እዛ ላይ ቴሌግራሙ ላይ okay መልካም ይቻላል እንደሱ።
እሺ እሺ። እንመሪ እሺ thank you ስለ በጣም ደወልክ እናመሰግናለን። መልካም ጊዜ ሰላም ይሆንልህ። እሺ ሰላማቸው